ጤና ይስጥልኝ። ሁሉ ስጥ ባኮ ምለዳው
ልኬልሽ ነበረ ትናንት ልኬልሽ ነበር። ቤት እንደሚለማ ልኬልሽ ያለሁ
ኦኬ። በቴሌግራም ልከውልናል።
አዎ እስክሪንሻቱ ልኬልሽ ያለሁ ከቴሌብር ወደ ሁሉ ስፖርት የገባው ማለት ነው። መቶ ሰማንያ ብር ነው።
ማን ነው የሚለው ስሞት? የቴሌግራም
ኬቪ ኬቪ
ኬቪ ክብሳ።
አዎ
እሺ አስተላልፈንልዎታል። እሺ
ያስተዋወልክልኝ?
አዎ አስተላልፈንልዎታል። አስተካክለንልዎታል ሳይሆን አስተላልፈንልዎታል።
እሺ እሺ እሺ። አሁን ላይ አየዋለሁ።
ስናገኝ መልስ እዛው ላይ እናሳውቀውታለን። ቴሌግራም ላይ
ተይ፣ አልተስተካከለም።
አስተላልፈንልዎታል። መልስ ስናገኝ እዛው ቴሌግራም ላይ እናሳውቀውታለን።
እሺ እሺ።
እሺ